ጤና ይስጥልን። ቤስት ቤት ረዴት ነው የምንረዳው።
አብረን ስጥልን ለምልሽ ከአዋሽ ብር ከአዋሽ ብር ወደ ደስ ቤት ዲፖስን ለማድረግ ነበር።
እሺ ትችላለህ።
እምቢ ብሎኝ እኮ ነው እ
እምቢ ብሎኝ ነው። ከአዋሽ ብር ከ- ወደ እንትን ደስ ቤት ዲፖስን ለማድረግ
ከአዋሽ ብር ምንድን በቻፓ ነው የምት deposit እያደረክ ያለው?
አላረኩም። አሁን ጀምሬ
እሺ deposit እምቢ ብሎኝ ነው።
ምንድን ነው የሚልክ?
እንትኑ አይሰራልኝም። እንትን አላዳል ከቴሌብርም ይቻላል እ
ከቴሌብርም ከቴሌብርም ይቻላል።
ይቻላል። አዎ፣ ግን ከራስህ account ነው። ቴሌብር ከራስህ account ነው እንጂ ከሌላ account እ, ኦሆ።
ማድረግ አትችልም።
አዎ፣ ለዛ ነው ከ- ከአዋሽ አዎ።
ብርስ
እ ከአዋሽ ብር ከአዋሽ ብር ትችላለህ።
አዎ
ከአዋሽ ብር ትችላለህ። አዎ።
እሱ ነው እምቢ ያለኝ። ኮድ አይጠይቀኝም ሲያስገባ እ የእንትን ንግድ ባንኩ ይጠይቀኛል፣ የአዋሽ ብር አይጠይቀኝም።
እስቲ refresh አድርገህ ሞክረው። ድጋሚ እ?
ወይ ሎግ አውት አድርገህ ድጋሚ ሞክረው።
እሺ እሺ እሺ